ሰላም ጤና ይስጥልኝ። ችብችብ እሺ ሰላም order እያደረኩ ነበር እና እሺ
ከአዘዝኩት ብሩ መጠን በላይ ነው እያመጣብኝ ያለው። በጣም ብዙ
ምን ነበር ያዘዙት?
ድንች ላዝ ነበረ እና
okay፣ አዘዋል ሌላ- ወይስ ጋ ነው?
አዝ- እኔ አዝዣለሁ፣ ሌላ ሰው ደግሞ እያስገባው ነበር እና እ፣ ኦኬ፣ ብሩ እርሱ እሱ ነው እም።
የእርስዎ ምን ሆነበት?
የእኔ ሳይሆን እሷ እየገባ የ order እያደረገች payment ላይ ከተጠቀሰው ብር በላይ ይሆናል።
ምን ያህል ሆኖ ነው ማለት ያዘዘችው ምን ያክል ነበረ?
አንድ አዛ የአራት ምናምን ዋጋ ነው ያለው።
okay፣ መጀመሪያ የመረጠችው ግን አንድ ኪሎ ነበረ።
አዎ አንድ ነው። ብዙ ቀን ነው እንደዚህ እየሆነ ባህል ነው።
እስኪ እንትን screenshot ኡን ይልኩልኛል፣ በምን ልላክልሽ? በዚህ ቁጥር ላክልሽ?
ልንገሮት። ሌላ ስልክ ቁጥር
እሺ ንገሪኝ።
ዜሮ ዘጠኝ አርባ አራት እሺ አስራ አንድ አስራ አንድ ዜሮ ስድስት ዜሮ አራት ስድስት ዜሮ አራት እሺ በዚህ ልክልሻለሁ እና ደግሞ አዎ።
ትናንት ወደ ስምንት order አድርጌ ነበር።
እሺ መውጣቱን check ላድርግልዎት?
ወጥቷል? እ፣ እሺ order ይንገሩኝ እስኪ ወጥቷል የእርስዎን- ይለኛል።
የእርስዎን በዚህ- ቁጥር ይንገሩኝ። አንድ አስራ ሶስት አስራ ሶስት ሰባ አምስት እሺ ሀምሳ ሀምሳ ስድስት አዎ
ምን ነበረ?
ምን ታይ-
አዎ ወጥቶልሃል። የ driver ክስጦት አዎ
እሺ ዜሮ ዘጠኝ አስራ ዘጠኝ አስራ ዘጠኝ ይቅርታ ዜሮ ዘጠኝ አስራ ሁለት እሺ አስራ ሁለት ሀያ ሰባት ሀያ ሰባት አርባ ሰባት ዘጠና አርባ ሰባት ዘጠና አ እ፣ ከትላንት ወዲያም አዝዤ ያልመጣ እቃ ነበረ።
ምን ነበረ? ትናንት ተናግረው ነበር።
አዎ ስለ እንትን ስለሌለ ነው አሉ እቃው ስለሌለ ነው። ግን እስካሁን አልመጣም።
እሺ መ- በእርስዎ ነው?
የተለያየ ሰፈር ነው ያሉት። አዎ ለዚህ ነው ቃሪያ እሺ ምን ነበር ያልመጣው? ቃሪያ።
ቃ- ቃሪያዋ
okay አዎ። ስለዚህ እሱኛው ለነገ ላድርግልዎት።
ዛሬ እኮ ደርሶኛል። order እኮ ደርሶኛል።
ኮድ አልወጣም።
ደርሶታል።
አዎ አ፣ እዚህ ጋር እንደወጣ ነው የሚያሳየኝ፣ ግን የትላንቱን የወጣውን ሊሆን ይችላል ብዬ ነው። ትላንት የወጣበትን እንትን
ትላንት አልደረሰኝም ነበር።
እስኪ ዛሬ ከመ- ደረሰኝ።
ከመጣም አሁን በሰጠሁት ስልክ እስኪ check ያድርጉት። ቃሪያም ይዘሃል ወይ ብለው።
እሺ፣ የተለያየ ሰፈር ስላዘዝኩኝ ነው።
okay የተለያየ ነው።
አዎ የቃሪያው የሌ- የሌላ ሰፈር ስለሆነ እሺ እስኪ ያኛውን check አደርግልዎታለሁ።
እሺ